አልመጣም። ልጁ ምን ነው ምን ሆኖ ነው?
ከደንበኛችን ከኋላ ውስጥ ድምፅ የሚረብሽ ድምፅ አለ።
አዎ እንደ ልጁ ቅድም ያስመዘገብኩልሽ ነው። አልመጣም እስካሁን።
በዚህ ስልክ ነበር የደወሉ
አ አ በዚህ ስልክ ነበር የደወሉ።
አዎ
አንዴ መስመር ላይ ደስ check ላድርግልዎት።
እሺ፣ check አድርጊና ደ-
አንዴ መስመር ላይ ጠብቁኝ፣ check ላድርግልዎት።
ቅድም ያስመዘገብኩት አዎ።
አዎ ተመዝግቦ ወደ ጥገና ክፍል ተልኮሎታል ደንበኛችን።
እና አልመጣም።
ምናልባት ልጁ።
የሚጠገኑ ማሽኖች በጣም ብዙ ስለተመዘገበ ዛሬ ወረፋ ሊሆን ስለሚችል ትንሽ ይጠብቋቸው። እኔ ድጋሜ ደውለው እንደደው እንደነበረ አሳውቅልዎታለሁ።
እሺ እሺ።
ሌላ ምረዳዎት ነገር አለ?
ሌላ ምንም የለም። ይሄ ብቻ ነው፣ ግን እንዲመጣ አድርጊልኝ።
ድጋሜ በጣም አሳውቅልዎታለሁ። እኔ ተቸግሬ ነው ያለው በጣም።
የደንበኛ ስለተፈጠረው ችግር ይቅርታ እንጠይቃለን።
እሺ እሺ።
ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።